ጤና ይስጥልኝ። ሁሉ ስፖርት ነው ባኮ የምንወደው።
ኦንላይን በቴሌ ብር መመደብ ካለ እንደ ስፖርት ትንሽ technical የሆነ ችግር ገጥሞን ነው። አሁን ግን በምነግሮት መንገድ deposit ማድረግ ይችላሉ።
በየትኛው መንገድ?
ቁጥር አለና ቁጥር በዚህኛው ቁጥር እንትን ይሉና ያስገቡና ከዛ ደረሰኙን በቴሌግራም ይልኩልናል።
በ- በዚህ ቁጥር ነው deposit ማድረገው።
ቁጥር እነግሮታለሁ። በምነግሮት ቁጥር
እሺ ይቻላል።
ዜሮ ዘጠኝ ሰላሳ ሁለት
እሺ ሰላሳ አምስት እ አስራ ዘጠኝ ስልሳ ስድስት
እሺ
ይሄኛው ፍትህ አምላክ ማርዬ ነው የሚለው።
ስለ አምላክ ፍትህ አምላክ
ፍትሐ አምላክ ማርዬ ማርያ ወደዚህ ያስገቡና ከዛ ደረሰኙን በቴሌግራም ይልኩልናል።
transfer ኡን
ወደዚህ የትራንስፖርት ቴሌብር ነው ወረፊት- የሚያስገቡት።
አሀ።
ወደዚህ ቴሌብር ያስገቡበትን ደረሰኝ በቴሌግራም ይልኩልናል።
እሺ የቴሌግራም ቁጥራችንን ደግሞ ያዙ።
እሺ፣ ቴሌግራም እሺ ዜሮ ዘጠኝ ሰባ ስምንት
እ
አስራ ስድስት ሰላሳ ዜሮ ስድስት
እሺ
ሙሉ ስሞትንና ስልኮትን መላክ እንዳይረሱ የሁል ስፖርት የሚጠቀምበትን ስልክ
እሺ